ለኢትዮጵያ ቢትኔም ነኝ የባኮሙ ደረጃዎች እግዚአብሔር ይመስገን። መስመር ላይ ተገኛችን። ጤና ይስጥልኝ።
ስትልን
እባክዎ ምን ልርዳዎት?
ለማስመዝገብ ነበር የተበላሸ
ምን ነበር የተበላሸቡት? ምንድን ነበር የተበላሸቦት?
የጎረቤት ፍሪጅ
የድራፍቱ ፍሪጅ ነው ወይስ የቢራ ፍሪጁ?
ቢራ ቢራ እሺ፣ የ BGI መለያ ቁጥሮትን ያውቁታል?
ለቁጥር ለሳውቅሽ
ወይም TIN ነበሩት?
መለያ መልሼ ልደውል እሺ፣ ይቻላል።